ጤና ይስጥልኝ ከ CBE ነበር የምደውልልዎት። አሁን ደውለውልዎን ነበር። ደንበኛችን ይሰማዎታል?
አዎ ይሰማኛል።
እሺ ምንድነው POS machine ኑ ያስቸገሩት?
በቴሌ ድረስ ማስተር ሲያደርግም ምን ብሎ ያስቸግራል። ምንም በካርድም በዛም እንዲህ ይላል።
እሺ Wi- WiFi ዩን አጥፍተውታል?
በዛም ሞክሬው ነው የምሰራው።
ዋይፋዩን አጥፍተው በ data እየ- እየተጠቀሙ ነው አይደል? በዋይፋይ ስለማይሰራ አዎ አይ እሱን አለ በ data ነው on ነው። data always ሁሉ ጊዜም on ነው።
on ነው። እሺ connection አለ በ- እዛ ጋር ያስቸግራል ወይስ connection አለው?
restart ሁሉ አደረኩት ግን እንደ ሻ እንዲህ አላል ማለት አልሰራም።
እሺ key download መደረጉን እርግ- አረጋግጧል? ደንበኛችን key download ሲሉት successful ብሎታል?
key download ሲል ራሱ ይመጣል ግን ይሄ አልመጣልኝ።
key download ዱ አልመጣሉትም?
አርጊ ምናምን ነገር አለኝም ስቴኪንግ ግን አደርገዋለሁኝ አሁን ኪ ዳውንሎድ እስቲ አድርጉት አዎ፣ እና ይሰራል ይሞክሩት አሁን። እሺ
በቃ እሺ እየጠበኩ